አሰላሙ አለይኩም። ጤና ሰላም ጤና ይስጥልኝ። Yaris ባለ አራት ፒስተን አይቼ ነበር TikTok ላይ።
Yaris Yaris Belta
አ አይ Belta ሳይሆን Yaris compact
ሞዴሉ ስንት ይሆናል?
compact ሆኖ ቢ ምናምን ምናምን ቀይ ነገር ቀይ መኪና ስምንት መቶ ሺህ ብር ባንክ ምናምን እናያይዛለን ምናምን ብሎ ተፖስቶ ነበር።
Okay ቁጥር ለስቶትና እስቲ ጠይቁ ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ ዜሮ ዘጠኝ አስራ አንድ ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና እሺ ቴንኪዩ እሺ